Oh.
hello ጤና ይስጥልን ጉዳይ ጤና ይስጥልን ጉዳይን የደወሉት እባክዎ ምን ልርዳ hello ጤና ይስጥልን ጉዳይ
አብሮ ይስጥልኝ።
ጉዳይን የደወሉት ምን ልርዳ
ስራ ፈልጌ ነበር።
እሺ ሙሉ ስሞትን ይበል
ታያሌው ድምጾት በጣም ይቆራጣል ምን አሉኝ ታደላ እያሌው
ታደላ ያለው አሁን ደውለውልኝ መዝግቦታል አይደለም
ኦኬ ነው።
አዎ፣ አሁን ደውለው ተመዝግበዋል እኮ
እሺ